ጀግና ቀረ ተኳሽ ቀረ ቴድሮስ ነበር። ጀግና ቀረ መራሽ ቀረ ገብርዬ ነበረ ገብርዬ ነበረ ቴድሮስ ነበረ ይናገር ገብርዬ ቆሞ ከመግደላ ተዋርዶ ከመኖር ሞት እንደሚደላ ቴድሮስ ነበረ ገብርዬ ነበረ ድማማ ድማማ ድማማ ድማማ ድማማ ድማማ እጁን ሰጥቶ መኖር ካሳናቼ የጠፋው ራሱን ሰዋጂ አገር እንዳይከፋው ሙቶ ሳይሰማ ሳይንተራስ ክንዱን እንኳን ሳገሩን ማነፍቶ ታፈሩን አረ ጀግና ቀረ ቴድሮስ ነበረ አቤት አሸበር አሸበር አሸበር አሸበር አሸበር አሸበር አሸበር አሸበር ጀግና ቀረ ተኳሽ ቀረ ቴድሮስ ነበር። ጀግና ቀረ መራሽ ቀረ ገብርዬ ነበር። ገብርዬ ነበር ቴድሮስ ነበር። ሲሞን ለባንዲራው ሲገል ለሀገሩ ግንባሩን የማያት ጎንደር ነበር ኩሩ የኔ አሞራ ውብነህ ገሪማም ነበርህ ድማማ ድማሙ ድማማ ድማማ ድማማ ድማማ ሰውን ለማተቡን ሲከፋፍለው አንበሳው ቴድሮስ ባንዳርጎ ሰራው ቴድሮስ ተነስህ ሁለተኛ ሞት ባየሃት ኢትዮጵያን እንዳደረጓት አረ ጀግና ቀረ ወልቃይት ነበረ ሆመራም ነበረ ሀ! አሸበር አሸበር አሸበር አሸበር አሸበር አሸበር አሸበር አሸበር አሸበር ጀግና ቀረ ተኳሽ ቀረ የዮሐንስ ነበረ ጀግና ቀረ መራሽ ቀረ አሉላ ነበረ ጀግናው ዝራ ደረስ አንድ ሰው ነበረ አንገቱን የሰጠው ለምነት ለሀገሩ አፄ ዮሐንስን አፍርቷል ምድሩ ነረ ጀግና ቀረ አሉላም ነበር ድማማ ድማሙ ድማማ ድማማ ድማማ ድማማ ያበላይ ዘለቀ ዝማነ ጎሽዋ የምኒልክ መንደር እንዲህ እንደ ዘበት ሲቀለድ በሀገር ኧረ ጀግና ቀረ አብዲሳ ነበረ ጣይቱም ነበረች አቤት